ዘአስቴር ምዕራፍ አርባዕቱ ወእምድኅረ ዝንቱ አዕበዮ ንጉሥ አርጤክስስ ለሃማ ዘአምዶቱ ብግያዊ አርጤክስስ ከሱ በኋላ የአምዶቱ ልጅ የብግያ ሰው አንድም ዘተዘምዶቱ አጋጋዊ ይላል። ትውልዱ ከአጋግ ወገን የሚሆን ሃማን አከበረው አገነነው። ወአንበሮ ላይለ እምነ ኩሉ አእርክቲሁ ከባልንጀሮቹ ሁሉ በላይ አስቀመጠው። ወይሰግዱ ሎቱ ኩሎሙ እለ ውስተ አጸዱ በቤተ መንግሥት ያሉ ሁሉ ሰገዱለት። እስመ ከማሁ ይግበሩ አዘዘ ንጉሥ ንጉሥ ይሰግዱለት ዘንድ አዟልና። ወመርዶክዮስሰ ባህቱ ኢይሰግድ ሎቱ መርዶክዮስ ግን አልሰገደለትም። ኦሪት ዘሰገደ ለፍጡር ርጉም ውእቱ ትላለችና። ወይቤልዎ እለ ውስተ ቤተ አጸደ ንጉሥ በቤተ መንግሥት ያሉ ሰዎች እንዲህ አሉት፣ አንተ መርዶክዮስ ለምንት ኢትትኤዘዝ ለቃለ ንጉሥ፣ አንተ መርዶክዮስ ለንጉሥ የማትታዘዝ ለምንድን ነው አሉት። ወኩሎ አሚረ ይቤልዎ ከመዝ ሁልጊዜ እንዲህ ይሉታል። ወየአቢ ሰሚዖቶሙ እሱም አይሆንም ይላቸው ነበር። ወነገርዎ ለሃማ ከመየአቢ ትእዛዘ ንጉሥ መርዶክዮስ የንጉሡን ትእዛዝ አልሰማም እንዳለ ለሃማ ነገሩት። ወነገርዎ ከመ አይሁዳዊ ውእቱ አይሁዳዊ እንደሆነም ነገሩት። ወሶበ አእመረ ሃማ ከመ ይሰግድ ሎቱ መርዶክዮስ ተማዐ ጥቀ መርዶክዮስ እንዳልሰገደለት በሰማ ጊዜ ሃማ ፈጽሞ ተቆጣ። ወፈቀደ ያጥፍቆሙ ለኩሎሙ አይሁድ እለ ደወለ መንግሥቱ ለአርጤክስስ አለው። አርጤክስስ በሚገዛው ሀገር አውራጃ ያሉ አይሁድን ሁሉ ያጠፋቸው ዘንድ ወደደ። ወገብረ ከመዝ በአሰርቱ ወክልኤቱ ዓመት እምዘነግሰ አርጤክስስ አርጤክስስ በነገሰ በአስራ ሁለት ዘመን እንዲህ ሆነ። አስተአጸወ ዕለተ እምዕለት ወወርሃ እምወርህ ከመያጥፍዖሙ ለዘመደ መርዶክዮስ በአሐቲ ዕለት የመርዶክዮስን ዘመዶች በአንድ ቀን ያጠፋቸው ዘንድ ከቀን ቀን ከወር ወር ቢያወጣጣ ወወረደ እጹ ላይለ አሱሩ ወረብኡ ለሰርቀ ወርሃ አዳር ፈላስፋ ነበርና እስራኤል የሚጠፉበት በመጋቢት በአስራ አራት ቀን እንደሆነ ተገለጸለት። ወነገሮ ለአርጤክስስ ወይሎ ለአርጤክስስ ነገረው እንዲህ አለው፣ ሃሎ ሕዝብ አላዊ እሙስተ ኩሉ ሕዝበ መንግሥትከ በምትገዛቸው ሀገር ካሉ ወገኖች ወንጀለኛ ወገን አለ። ወህጎሙኒ ካልእ እምነ ኩሉ አሕዛብ ሕጋቸው ስርዓታቸው ከአሕዛብ ሁሉ ልዩ ነው። ወኢይትያዘዙ ለሕገ ንጉሥ ለንጉሥ ስርዓት አይታዘዙም። ወኢርትውዕ ይህድጎሙ ንጉሥ ንጉሥ ይተዋቸው ዘንድ አይገባም። ወመሰ ፈቀደ ንጉሥ የአዝዝ ያጥፍዕዎሙ ንጉሥ የምትወድስ ከሆነ ያጠፋቸው ዘንድ እዘዝ። ወናሁ አነ እጽሕፍ ወአበው እልፈ መካልየ እልፈ መካልየ ብሩር በመዝገበ ንጉሥ እነሆ እኔ በንጉሥ ደብዳቤ ጽፌ እልፍ መክሊት ብር አገባለሁ። ወአውፅአ ንጉሥ ሕልቀቶ ወመጠወ ውስተ እዴሁ ለሃማ ንጉሥ ቀለበቱን አውጥቶ ለሃማ በእጁ ሰጠው። ከመ ይህትም ሶበ ጸሐፈ በእንተ አይሁድ የአይሁድን ነገር በጻፈ ጊዜ አርጤክስስ እንዲህ አለ ብሎ ያትም ዘንድ ወይቤሎ ንጉሥ ለሃማ ንጉሥ ሃማን እንዲህ አለው፣ ወርቅከኒ ይኩን ለከ ጠላት ብታጠፋልኝ ወርቅ እከፈልሃለሁን? ወርቁ ላንተ ይሁን። ሕዝበኒ ግበር በከመ ፈቀድከ ሕዝቡን እንደወደድህ አጥፋ። ወፀውዐ ጸሐፍተ ንጉሥ በቀዳሚ ወርህ አማሱሩ ወሰሉሱ ለሰርክ ሚያዝያ በባተ በአስራ ሦስት ቀን የንጉሡን ጸሐፊዎች ጠራ። ወጸሐፉ በከመ አዘዞሙ ሃማ ለመላእክት ወለመሳፍንት ዘኩሉ በሐውርተ ህንደኬ እስከ ኢትዮጵያ ለምዕት ወእስራ ወሰባቱ በሐውርት በህንደኬ አውራጃ ባሉ ሁሉ ለሹማምቱ አለቆች ሃማ እንዳዘዛቸው እስከ ኢትዮጵያ ድረስ ለመቶ ሀያ ሰባት አገሮች ጻፉ። ለለምልክና አሕዛብ ይሆኑ በሚገዛው ሀገር ላሉ ሁሉ በበነገረ በሐውርት ይሆኑ በቃለ አርጤክስስ ንጉሥ አርጤክስስ እንዲህ አለ ብለው በየቋንቋቸው ጻፉ። ወፈነወ ሐዋርያት ውስተ ደወለ መንግሥቱ ለአርጤክስስ አርጤክስስ ወደሚገዛው አውራጃ መልእክተኞችን ሰደደ። ያጥፌወሙ ለዘመድ አይሁድ በአሐቲ ዕለት በወርሃ አዳር በወርሃ አዳር አማሱሩ ወረብዑ የአይሁድን ወገኖች በመጋቢት በአስራ አራተኛ ቀን በአንዲት ቀን ያጠፋቸው ዘንድ ወይበርብርወሙ ንዋዮሙ ገንዘባቸውን ይበዘብዟቸው ዘንድ ወከመዝ ይብላ መጻሕፍቲሁ ለንጉሥ አርጤክስስ አብይ ገናና የሚሆን የንጉሥ አርጤክስስ ደብዳቤዎች እንዲህ ይላሉ። እምነ ህንደኬ እስከ ኢትዮጵያ ለምዕት ወእስራ ወሰባቱ በሐውርት ከህንደኬ ጀምሮ እስከ ኢትዮጵያ ለመቶ ሀያ ሰባት አይጉር ለመላእክት ወለመሳፍንት ወለመኳንንት ለአለቆቹ ለመሳፍንቱ ለሹማምቱ ወለስዩማን ለሹማምቱ ለተወራጆቹ ከመዝ ጸሐፈ እንዲህ ብሎ ጻፈ። ብዙሃነ አሕዛብ ኮኒንየ ብዙ አሕዛብን ገዝቼ ወኩሎ በሐውርተ አግሪርየ ሀገሩን ሁሉ ገዝቼ ፈቀድኩ አይሁድን አጠፋ ዘንድ ወደድኩ። አንድም ለሰው ሁሉ በጎ ነገር አደርግ ዘንድ ወደድኩ። ዋኮ በጽና መንግሥትየ ዘአአቢ ርእስየ ራሴን የማከብር የማገን በጽና መንግሥቴ አይደለም። አንድም የሚወዱኝን ሰዎች የማጠፋ አይደለሁም። አላ በጽምዕ ወበየዋሃት ለዝሩፉ ሁልጊዜ በየዋሃት በጸጥታ ጸንቼ እኖራለሁ እንጂ በጽምዕ ባለው በፀሐይም ይላል ይላል አስተናቢርየ ኩሎ ዘሊተ ይትዔዘዝ ዘእንበለ ድንጋፄ ሞገደ ማዕበል ሞገድ ጸጥ እንዲል ያለ ድንጋፄ የሚታዘዙልኝን ሁሉ አዘጋጅቼ ሰሪዕየ ኩሎ በከመ መንግሥትየ ስሩዕ ወህዱዕ መንግሥቴ ጸጥ ያለ የተከናወነ እንደሆነ በጸጥታ በየዋሃት እኖራለሁ እንጂ። ወትብጻሕ እስከ አጽናፈ በሐውርት እንዲህ የምትል ክታብ ከጽንፍ እስከ ጽንፍ ድረስ ትድረስላቸው። ወእሄድ ሰላመ ዘእምኀበ ኩሉ ሰብ ይትፈቀር ከሕዝቡ ሁሉ የተገኘ ፍቅርን አጸናለሁ። ወሆ ብሂልየ ለመማክርትየ መካሮችን እሺ በጎ ብዬ በዘእክል ሰሪዖቶ ለዝሉፉ ለዝንቱ ይህን በእውነት ሰራርቶ ማኖር በሚቻለኝ ገንዘብ መጻይኩ አሰኒ በልብየ ዘእንበለ ንስሐ ያለመጸጸት በልቡናዬ በጎ ነገር አደርግ ዘንድ መጣው። ወበአማን ዘተልከ በንጹህ በእውነት በንጹህ ያገለገለ ዘምታዊቴ የሃማ ከኔ በታች ያለ ሃማ መርሃነ ወደ ነገሩ መራን። ወኢያይድአነ ከመ በኩሉ በሐውርት በየሀገሩ ሁሉ ወበኩሉ አሕዛብ ዘውስተ ኩሉ ዓለም በዓለሙ ሁሉ በዓለሙ ሁሉ አሕዛብ ተደመረ ሕዝብ ዘእኩይ ሕጉ ስርዓቱ ክፉ የሆነ ሰው እንደ ተጨመረ ነገረን። ዘኢይትዔዘዝ ለትእዛዘ ንጉሥ ዘልፈ እምነ ኩሉ ሕዝብ ከሕዝቡ ተለይቶ ለንጉሥ ትእዛዝ የማይታዘዝ ወየዐቢ በስርዓተ ሕግነ በእኛ ሕግ በእኛ ስርዓት ጸንቶ መኖርን እምቢ የሚል ወገን እንደተጨመረ ነገረን። ወረከብናሁ ለዝንቱ ሕዝብ ፍልውጥ እንተባሕቲቱ ካልእ ሕጉ እምነኩሉ ሰብ ከሰው ሁሉ ሕጉ ለብቻው ልዩ የሚሆን ይህን ወገን አገኘ ነው። ወነኪር ወፍሉጥ ወውፁእ እህገ ዚአነ ከእኛ ሕግ የወጣ የተለወጠ ልዩ እንደሆነ አገኘ ነው። ወይ ገብሩ እጅተ ለግዕዞሙ ለባሕርያቸው የሚስማማቸውን ክፉን ነገር ይሠራሉ። ወይሬስይዋ ለመንግሥትነ ከመ ወኢምንት መንግሥታችንን እንደሌለች ያደርጓታል። ወናሁ አዘዝነ በእንተ ዘጸሐፍነ ለክሙ በመጻሕፍቲሁ ለአማ ለሐማ እንዘተሰይመ ላዕለ ኩሉ ዘውእቱ እምታሕተ አቡነ። ይኸውም ከአባታችን በታች ያለ በሀገሩ ሁሉ የተሾመ በሐማ መጽሐፍ ስለተጻፈላችሁ እነሆ አዘዝን። ከመ ያጥፌዎሙ ለኵሎሙ ምስለ አንስትያሆሙ ወደቂቆሙ በመጥባሕ ይተጸሮሙ በጠላቶቻቸው ጦር ከሚስቶቻቸው ከልጆቻቸው ጋር ሁሉንም ያጠፋቸው ዘንድ አዘዝን። እንዘ ኢትንሕክዎሙ ወኢትንሕርዎሙ ሳታዝኑላቸው ሳትራሩላቸው አመሰርቀ አሰርቱ አርባዕቱ ለወርሃ አዳር መጋቢት በባተ በአስራ አራት ቀን በአሰርቱ እክሌቱ ለወርሃ ዛቲ ዓመት በዚህች ዓመት በአስራ ሁለተኛ ወር በመጋቢት ከመ ለንዑሶሙ ወለዓብዮሙ ከመ ታውርድዎሙ ውስተ ሲኦል በአሐቲ ዕለት ታላቁንም ታናሹንም በአንዲት ቀን ወደ መቃብር ታወርዷቸው ዘንድ አዘዝን። ወአልቦ ዘታተርፉ እምኔሆሙ ከእነዚያ የምታስቀሩት የለም። ከመ ታዕርፍ እንከ በሐውርት እምነግብሮሙ ለዝሉፉ ሀገሪቱ ሁሉ ከክፉ ስራቸው ታርፍ ዘንድ ወአርአዮሙ በለሆሳስ መጻሕፍቲሁ መጻሕፍቱን በቆይታ አሳያቸው። ወሴመ ውስተ በሐውርቲሆሙ በየሀገራቸው ሁሉ አኖረ። ወአዘዘ ለኩሉ አሕዛብ ከመ ይኩኑ ለውእቱ ዕለት ለዚያ ቀን ይሆኑ ዘንድ አሕዛብን ሁሉ አዘዘ። ወይወጉኡ በውስተ ሱሳኒ ይግበሩ ከማሁ አሁን እንዳልናቸው ለማድረግ በሱሳ ያሉ ሁሉ ይቸኩሉ ዘንድ። ንጉሥሰ ወሐማ ያጸምዑ ንጉሡና ሐማ ግን ያዳምጡ ነበር። ወተሐውከት ኩላ ሀገር ሀገሪቱ ሁሉ ታወከች።